ሄሎ ጋሽ ሄሎ።
ሰላም ጤና ይስጥልን Best Bet
አዎ Best Bet system ችግር አጋጥሞን ነው። ደውዬ ደውዬ ያለ ደውዬ ነበር ግን እስካሁን አልተስተካከለም።
እሺ ምን ነበረ?
ኤፍሬም ሶዶ የሚል cashier ነው እሺ ኳስ betting login ብለን ከገባን በኋላ እዚህ ደስ ምናምን ኳስ አያወጣም፣ ትኬቱን አያስገባም።
refresh አድርጋችሁ check አድርጋችሁታል? ተስተካክሏል?
refresh አድርገን ይህን ሞክረናል፣ እምቢ አለ። ይህ select player ምናምን የምልበት አካባቢ የለ እ አያስገባም ጭራሽ bet
እሺ ግን ተስተካክሎ ነበረ።
አዎ ግን እዚህ አሁን የ connection ችግር እንዳለ connection እየሰራ ነው።
ምንድን ነው የምን የሚልባችሁ አሁን?
አሁን እዚህ ጋር ውስጥ login ብለን ገብተን ማለት ነው እሺ play- player ላይ select player የሚል አለ እ አ? እሱ ጋር አያስገባንም በጭራሽ bet እ፣ እዚህ እ፣ እ?
bet እዚህ አሁን ውስጥ My ሎጊንግ ቤት ላይ?
ብለን አዎ my bet ላይ አያስገባም።
እሺ ዝም ብሎ ቆይ search እያደረገ ይቆያል። አዎ check አድርግልኛል።
ሄሎ
ሄሎ እሱ አይደለም።
አቤት አቤት
እሺ check እናደርገዋለን። እሺ
okay እስኪ check አድርጉ። customer አዎ።
ደግሞ ትንሽ እንትን እያለ ነው እሺ፣ እያ- እሺ።
እያጨናነቀ ነው። እሺ እሺ check እናደርገዋለን።